hello አቤት ምን ልታዘዝ
የመስመር ቁጥር ላይ ይህ ነው የ language አማርኛ change ነው።
ቴሌዊን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉ። መጀመሪያ የቴሌዊን መረጃ ለማግኘት
መጀመሪያ ነው።
አዎ፣ ከዛ ሰባ ቁጥር ተጭነው አማርኛ አድርጉ። ሶስት ቁጥር ለመጫወት የሚለውን ይምረጡ።
አዎ፣ ይጀመራል ይጀመራል።
በቃ እሺ፣ ይጠቀሙና እምቢ ካለት መልሰው ይደውሉ።
አዎ አዎ፣ አዎ